Hello. ወይ,
Hello ሀብታሙ ወይ, አይሰማም?
ይሰማኛል፣ ግን ንፋስ አለ። ሀብታሙ ነህ?
አዎ።
እሺ customer ስልክ አያነሳም ያልከኝን order አዎ።
ሌላ ስልክ ልስጥ customer የምታገኝበት በ order እሺ።
ነበር ዘጠና አንድ ሰማንያ አንድ ሀምሳ አምስት ያሳወቅከኝን ማለት ነው እሺ፣ ዜሮ ዘጠኝ
ሀያ አምስት
ሀያ አምስት ሀያ አራት
ሀያ አራት አስራ ሰባት
አስራ ሰባት አርባ አምስት አርባ አምስት እሺ። እና ሲጨርሰው ልደውልልሽ። አ?
እሺ በቃ እሺ። አመሰግናለሁ።